hello አቤት ነውገው አሁን ነው ገው ነኝ።
ሰላም እንዴት ዋልክ?
እግዚአብሔር ይመስገን ሰላም ነኝ።
ከቤት ቤት ነው የምደውልልህ።
እሺ እ፣ አዲሶቹ game ኦች አስተምራችኋቸዋል?
አላ ገና እኔም አላወቅኩትም። ዝም ብዬ እናንተ የላካችሁልኝ እንትን ላይ ያየው ነበር።
እሺ already ተጭነዋል እና ማ- ማስጀመር ብቻ ነው።
okay ተጭነዋል ተጨማሪ እንትን game already ተጭነዋል። add ተደርገው አልፎ ፖቹ ላይ አዎ።
ከዛ ለ customer ኡ ሌሎች አማራጮችም እንዳሉ ማሳየት ነው ከኬኑ እና ከምታጫወቱት ውጪ ማለት ነው።
እሺ ያኝ አሁን እሺ እነሱን እኛ በዲሽ ነው የምናጫውተው። በዲሽ ላይ አለ
እ፣ በዲሽ ከሆነ እንትን አልተላከልህም frequency?
ምን frequency አልተላከልኝም።
እሺ በቃ ልላክልህ አሁን እና አሁን እናይ- ላክልኝ።
አስጀምሩት። እሺ እዛው ሰዓቱ እዛው ላይ ነው አለ ያለው።
እም፣ በቀድሞ polarization ነው አለ ያለው። ይሄ ወደ east አዙረን
እስኪ እ፣ ልላክልህና frequency ን እሱን check አስደረገው በዲሽ አስተካካዮች።
እሺ እሺ እሺ እና ከነገ አስጀምሩት። እሺ እሺ። ህጎችን ግን እንዴት ነው የምናገኛቸው?
ማለት ነው።
ህጎች ህጎችን ቪዲዮ እንዴት ነው የምናገኛቸው?
እልክልሃለሁ እንዴት መጫወት እንዳለባችሁ ምናምን።
okay እሺ እሺ። አሁን ላኪልኝ እሺ እሺ